ሀምሳ ሁለት ሌላ አለ ልክ ሌላ ከባለ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ወደ ፍሊንስቶን ውስጥ ደውለው ነበረ። እባክዎት ምልክቱ
ያው ቅዱስ የሆነ ዜና ሰብቼ ነበርና እሺ።
ምን ተሳስቼ ነው ተሳስተው ነው?
እ፣ ምን ማለት እንትኑን ረሳው ጀባራዊ ነገር ምን መረጃ ፈልገው ነው? ምናልባት ስለ አክሲዮን መረጃ ወይ ስለ ቤት መረጃ ከፈለጉ ያው Flintstone ምናልባት የሚያውቁት ከሆነ በ real estate ዘርፍ የተሰማረ ድርጅት ነው።
አ፣ ለቤት መረጃ ምናምን ፈልገን ነበርና ከዛ
ምናልባት ስለ አክሲዮ- አክሲዮንም እየሸጠ እንገኛለን፣ ቤትም እየተሸጠ ይገኛል። የትኛው መረጃ ነበር የፈለጉት እርስዎ?
እሺ፣ ለቤት
እሺ የት አካባቢ ነው እርስዎ?
እኔ ም- ምስራቅ ወለጋ ነኝ።
የት አሉኝ?
ምስራቅ ወለጋ ወኔ አበሻ ወለጋ። እሺ እሺ። እንግዲህ ቤት real estate ዘርፍ ላይ የተሰማረ ድርጅት ነው Flintstone Homes። እናም ከሰላሳ አመት በላይ የቆየ ድርጅት ነው። ብዙ ፕሮጀክቶችን እንደዚሁ ሰርቶ አስረክቧል። አሁን ደግሞ አስር ፕሮጀክቶች አሉን አዲስ አበባ ላይ የሚገነቡ።
እሺ እናም ከአስሩ ፕሮጀክቶች እርሱም የፈለጉትን site መርጠው ቅድመ ክፍያ ሶስት መቶ ሺህ ብር በመክፈል ቀሪውን ክፍያ ደግሞ እስከ አምስት አመት ባለው ጊዜያት አሊያም ደግሞ እስከ አስር አመት ባለው ጊዜያት ውስጥ ከወለድ ነጻ ነው ወለድ አልባ በሆነ አገልግሎታችን መጠቀም ይችላሉ ማለት ነው። ቀሪ ክፍያዎትን በየወሩ ማጠናቀቅ ይችላሉ ማለት ነው። እስከ አምስት አመት አሊያም ደግሞ እስከ አስር አመት ባለው ጊዜያት ውስጥ
እሺ አዲስ አበባ ነው አዲስ አበባ ነው። site ኦቻችን ያሉት እንዳለ አዲስ አበባ ነው። ምናልባት ተወካይ ካሉት እዚህ መጥቶ ቢሮችን መጥቶ አጠቃላይ ስለ site ኡ ስለ ቤቱ ጉብኝት ማድረግ ከፈለገም የ site ጉብኝት አድርጎ መምረጥ ይችላል። አዲስ አበባ ተወካይ ያሉት
ተወካይ አለኝ እዛው ያው ማለት ተወካይ አለኝ ግን እኔ እንደሆነ በጣም ችግር የለውም የት አካባቢ እንደሆነ ምናምን Okay ይቻላል። ገርጂ ልደታ ቦሌ አለን። ቢሮችን ገርጂ ልደታ ቦሌ ነው። የት ይቀርቦታል እርስዎ?
በቃ እዛው አካባቢ እናንተ ያላችሁበት አካባቢ ሰፈር የት ነው እናንተ በቃ
የ- የት ይቀርቦታል እርስዎ? ገርጂ ልደታ ቦሌ ነው ያለ ነው
ቦሌ ነው
ያለ ነው። ገርጂ ልደታ ቦሌ ሶስት branch ኦች አሉን። የት ይቀርቦታል?
በቃ ቦሌ ገርጂ በቃ
ገርጂ ገርጂ ጋር ተወካይም ሰራለ እዛው ተወካይም እዛው ናቸው ያሉት ከሌሉ ደግሞ ከእንትን ካላሉ ደግሞ እኔም እችላለሁ መልካም። ገርጂ ከኮራ ሆስፒታል ወደ ቦሌ ሆምስ የምትወስድ ቀጭን መንገድ አለች። ከኮራ እሺ።
ሆስፒታል ወደ ቦሌ ሆምስ የምትወስድ መንገድ አለች። ነጭ ህንጻ ነው። ፍሊንትስቶን ሆምስ የሚል እሱ ጋር መጥተው ሙሉ መረጃ ማግኘት ይችላሉ። መች ብቅ ይላሉ? ምናልባት የተመቾት ቀን
እሺ መች ብቅ ይላሉ? የተመቾት ቀን
በቃ ይሄ ሲሆን በዚህ ሳምንት ውስጥ መምጣት ይቻላል
ይቻላል። እ- ቅ- ቅዳሜ እስከ ቅዳሜ ድረስ ዛሬ አርብ ነው። ቅዳሜ
በቃ ሰኞ መምጣት ይችላለሁ ሰኞ
እ፣ ይቻላል። ሰኞ ብቅ ብለው ሙሉ መረጃ መውሰድ ይችላሉ። ችግር የለም።
በቃ እሺ ሰኞ ከስድስት ሰዓት
ይቻላል ይቻላል። እንደውልልዎታለን። እኛም እ፣ ስሞትን ማን ልበል ይቅርታ።
ስም አዎ ስሞትም አልበል
ይትባረክ ይትባረክ። እሺ አቶ ይትባረክ መረጃችን ከየት ነበር የሰሙት?
እዚያው በዜና ነው በቴሌቪዥን ዜና ቲቪ ላይ። መልካም እሺ። በቃ አዎ።
ሰኞ ዕለት እንደውልልዎታለን። እ፣ አድራሻም ከጠፋቦት መልሰው ይደውሉልን።
እሺ እሺ እሺ። እናመሰግናለን።
እሺ አመሰግናለሁ እሺ ቴንኪው ቴንኪው በጣም